እየወሰድከው ነው ሄሎ ሄሎ ሄሎ
ሰላም ጤና ይስጥልን ቤት ቤት
አለን እንትን በእናት withdraw ብዬ ነበር ትናንት ወደ ጠዋት አካባቢ ወደ አቢሲኒያ ባንክ
እሺ ስንት ብር ነበረ ስምንት መቶ ብር
ይሄ ነው ቤት ቤት ቁጥርክ አ
እሺ check ላድርግልህ ከትናንት ወዲያ ነው ያልከኝ ትናንት ጠዋት ትናንት እሺ አ እና ምንም አልገባም ጨለው ደግሞ ፈልጌው ነበረ
እሺ እስቲ check ላድርግልህ
ሄሎ
እያየሁልህ ነው እሺ እሺ
ሄሎ
አቤት አዎ process ላይ ነው የሚለው አሁንም በድጋሚ ያሳውቅልሃለሁ እሺ ይቅርታ በጣም
እሺ መቼ ነው የሚወጣው እ መቼ ይወጣል
ዛሬ ሁሉንም እናስተካክላለን ብለዋል ሰዓቱን እርግጠኛ አይደለሁም
አዎ እስቲ እስቲ እ፣ ንገሪያቸው በእናትሽ እሺ እሺ አሳውቅልሃለሁ አሁን እሺ